Aló. Alô, Vida.
ልክ ነው። ምን አይነት ደረጃ ልስጦ?
ወደ ካናዳ ለመሄድ ፕሮፌሰር እንዴት ነው አካሄዱ?
ካናዳ በራ መሄድ ፈልገው ነው። እሺ መ- እሺ ፕሮሰሱን ነግሮታለኝ። መጀመሪያ እ፣ ስራ ቪዛ አፕላይ ከመግባት በፊት እዛ ሀገር ከሚገኝ ቀጣሪ ድርጅት ወይም ደግሞ ካምፓኒ እንዳሉት ለሽፍርናም ከሆነ የስራ እድል ማግኘት ቦታ ስለዚህ እሱን መጀመሪያ ካኙ በኋላ job offer letter ወይም ደግሞ ቀጣሪዎች የቅጥር ደብዳቤ ይልክልዎት ማለት ነው።
በእናንተ ድርጅት መ- መሄድ አይቻልም?
እኛ ራስ እንዴት apply እንደሚያደርጉና ስራዎችን የት የት ላይ ላገኝ እንደሚችሉ ሰው ላይ እንዴት apply ማድረግ እንዳለቦት ነው የምናግዞት በስልክ አሁን ወረቀትና እስክርቢቶ ከያዙ ይጻፉና እ፣ ስራዎችን የሚፈልግበት website እና process እንዴት እ፣ እንዴት አድርጎ apply ማድረግ እንዳለቦት ልንገሩት።
እሺ፣ እያሽከረከርኩ ነው መልሼ እደውላለሁ።
እሺ ይዘው መደወል ይችላሉ። ይዘው ስራዎቹ ስራዎቹ የሚወጡበት website ነግሮታል። website ኡ ላይ ምን-
አመሰግናለሁ። እደውላለሁ።